የሚጠብጥ አምቡላንስ?
እንትን ነበር አምቡላንስ
የት ወዴት ነበር?
ከየካቲት የት ነበር?
የት ነው ቦታው?
ቦታው የት ነው? ሆስፒታል እን እን እዚህ ጋር ነበር። አንድ ዶክተሩን አንድ ቀራ እሱ የላከን ቦታ ስለ የት አለ አሁን ዶክተር ዘውዲቱ ብሎ ነበር ደውሎልኝ ነበር።
ዘውዲቱ አይመስለኝም እ ላንሴ ላን- ላንሴት communicate አደርጋቸዋል።
አ communicate አድርገናል
በ liaison በኩል ነው፣
እ እ በ liaison በኩል ነው።
አ- አ ላንሴት ነው እንትኑ እዛ የምንሄደው እዛ በኩ እዛ liaison በ liaison በኩል እንደሆነ ጨርሳቸዋል።
አ አዎ ጨርሰን አምቡላንስ ምንድን ነው የታካሚ ስም ንገረኝ።
ሲቲ አወል ሲቲ አወል የት ሆስፒታል ነው ያላችሁት?
የካቲት የካቲት አስራ ሁለት በቃ ደውዬ check አድርጌ መልሼ ልደውልልህ።
እሺ ወይ ትንሽ ቆይተህ ደውል። ስልክ ልስጥህ፣ የሞባይል ስልክ ያዥ እሺ እሺ ዜሮ ስጪ።
ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ ሁለት
እሺ ዜሮ ዘጠኝ አስራ አንድ ሀያ ሁለት ሀምሳ አራት እሺ ስልሳ አራት
እሺ መልሼ ልደውል በዚህ አዎ ስንት ደቂቃ
already check check አድርጌ እስከምደውል ነው። ሲቲ ማን ያልከኝ?
ሲቲ አወል እሺ እሺ። የምን ታካሚ ናቸው?
የምን ታካሚ የምን ታካሚ ነው? ልክ ከዚህ ያው ወደዛ refer አድርገውልን ሜዲካል ኬስ ስለሆነ
እሺ እ እ